ሄሎ ሄሎ፣
ጤና ይስጥልኝ።
ሰላም ጤና ይስጥልኝ። ቴሌ
የሆነ ሂሳብ ሳስገባ ብር እየተቆረጠብኝ ነበርና ማስተካከል ይችሉልኝ?
የቴሌቪዥን ደንበኛ ስለሆኑ ነው በየቀኑ ትኬት የሚገባለት። እርሱ በሚገባለት ትኬት እድሎትን መሞከር፣ game ኦችን መጫወት
አዛሁን ማቋረጥ አይችሉልኝ?
ይችላሉ። እርሱ ይችላሉ። ዘጠኝ ሰማንያ አምስት ላይ stop ብሎ ይላኩ።
ስንት
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉና
እ ስድስት ቁጥር ላይ ለማቋረጥ የሚል አለ።
እሺ እሺ